ዛሬ ነው። hello
hello፣ ሰላም ጤና ይስጥልን ቤት ቤት።
ዊዝዶ አድርጌ ብር አልገባልኝ።
እሺ ስንት ብር ነበረ? እ
ስምንት መቶ ብር መቼ ነበር ያረከው?
ትናንት ይገባላል ብላችኝ አልገባልኝ። ትናንት ወዲያ።
ቤት ቤት ቁጥር ኬ ነው።
አዎ፣ እሺ check ላድርግ።
እሺ፣ ወሬት ከትናንት መቼ ነው ቀኑ?
ከትናንት ወዲያ ስለዚህ እሺ፣
እ
hello ወይ መቶ ነው ያልከኝ? አዎ?
እ አምስት መቶ ነው ያልከኝ?
ስምንት መቶ እና ሌላ አዎ ምንም አላውቅም።
ስምንት መቶ አይ ስምንት መቶ አግኝቼዋለሁ። አዎ አሁንም process ላይ ነው የሚለው።
መቼ ነው የሚገባው? እሺ፣ እሺ በድጋሚ እኛ እያሳወቅናቸው ነው። እሺ ቀ- ሰዓቱን እርግጠኛ አይደለሁም ግን ይገባል ብለውናል።
እሺ፣ ይቅርታ ለተፈጠረው ነገር ትንሽ ታገሱን።
እሺ እሺ መልካም ምሽት።
በቃ።